hello hello
hello ሰላም ጤና ይስጥልን ቤስት ቤት
ጤና ይስጥልኝ።
ምን ልርዳዎት?
እም፣ ጠዋት ደውዬ ነበርኩት አመልክቼ ነበርኩት።
እሺ ምን ነበር?
እ፣ ትላንትና በፈረንጅ ሁለት ላይ ትላንትና ወዳ ማታ ላይ
እሺ
እ፣ ወደ ቴሌ ብር ብር ለማዘዋወር አንድ ጊዜ አንድ ሺህ
እሺ አንድ ጊዜ ሺ ሶስት መቶ ብር እሺ እንትን አደረኩኝና አሁን ቢ- ቢ- pending ላይ ነው እስካሁን።
እሺ ቤስት ቤት ቁጥርን ንገረኝ።
እ፣ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ